hello ጤና ይስጥልኝ። ቤት ቤት
ቤት እስካሁን ድረስ አለቀቀልኝም።
መቼ አረከው ነው?
እ መቼ አድርገህ ነው withdraw?
ማ ትላንትና
እሺ አሁን ደወልክበት ቁጥር ነው ወይስ የውስጥ ቁጥር?
አይደለም ሰላሳ ሁለት ሰላሳ ስምንት ዜሮ ዘጠኝ ሰላሳ ሁለት ሰላሳ ስምንት ሰላሳ ስምንት
አስራ ዘጠኝ አስራ ስምንት አስራ ዘጠኝ አስራ ዘጠኝ አስራ ዘጠኝ አስራ ስምንት አስራ ስምንት በዚህ ስልክ ቤስት ቤት 09 32 38 ነው አይደለ?
አዎ ሰላሳ ሁለት ሰላሳ ስምንት
አንድ ሺህ ብር ነው አይደለ?
አዎ
እሺ ለሳንቲም ፔይዎች እናሳውቃቸዋለን። ትንሽ ቆይቶ ያስገቡልሃል። እሺ እነሱ ጋር ነው ብር ያለው።
አይ ከጠዋት ጀምሮ እሺ ያልኩ ነበረ። አሁን ልጁ ደግሞ በጉድ እስካሁን ድረስ አልገባልም እንዴ ያው አንዳንዴ እነሱ ጋር ትንሽ delay ስለሚፈጠር ነው እንጂ ሌላ ብር የት የሚሄደው አይደለም። ይስተካከላል።
አይ አይ ትላንትና ቀን እንትን የተባለው ነው ብዬ ነው።
ችግር የለም ይስተካከላል። እሺ መልካም ቀን።